ሁሉ እውነት ከመሰለው ከተባለው ሁሉ አምላኬ ብቻ ነው ክንደ ብርቱ አባቴ ብቻ ነው እንደ ብርቱ ከምሰማው ከማየው ሁሉ እውነት ከመሰለው ከተባለው ሁሉ አባቴ ብቻ ነው ክንደ ብርቱ አባቴ ብቻ ነው እንደ ብርቱ ከምሰማው ከማየው ሁሉ እውነት ከመሰለው ከተባለው ሁሉ አባቴ ብቻ ነው ክንደ ብርቱ ኦ ከፍጥረት ጀምሮ እንደሰማሁት ደግሞም በዓይኖች ያየሁት መጽሐፍ ላይ ደግሞ ያነበብኩት እኔ ካንተ በቀር ኃያል አላየሁም የሚባል እሱ ጀግና ቢባል እሱ ፍቅር ቢባል እሱ እንደሱ እንደሱ አላየው ያል ቢባል እሱ ጀግና ቢባል እሱ ፍቅር ቢባል እሱ እንደሱ እንደሱ አላየሁ አምላኬ ብቻ ነው እንደ ብርቱ ከምሰማው ከማየው እውነት ከመሰለው ከተባለው ሁሉ አምላኬ ብቻ ነው ክንደ ብርቱ ኦ፣ አባቴ ብቻ ነው እንደ ብርቱ ከምሰማው ከማየው ሁሉ እውነት ከመሰለው ከተባለው ሁሉ አባቴ ብቻ ነው እንደ ብርቱ አባቴ ብቻ ነው እንደ ብርቱ ከምሰማው ከማየው ሁሉ እውነት ከመሰለው ከተባለው ሁሉ አባቴ ብቻ ነው እንደ ብርቱ ኦ እኔስ በዘመኔ በዕድሜ ያስተዋልኩት ነገር ስለ ጌታዬ አያልነቱና ትልቅነቱ እርሱም ሚስተካከል አለመኖሩ ያሉ ይባል እሱ ጀግና ቢባል እሱ ፍቅር ቢባል እሱ እንደሱ እንደሱ አላየው ቢባል እሱ ጀግና ቢባል እሱ ፍቅር ቢባል እሱ እንደሱ እንደሱ አላየሁ አምላኬ ብቻ ነው እንደ ብርቱ ከምሰማው ከማየው ሁሉ መሰለው ከተባለው ሁሉ አምላኬ ብቻ ነው እንደርቱ አባቴ ብቻ ነው እንደ ብርቱ ከምሰማው ከማየው ሁሉ እውነት ከመሰለው ከተባለው ሁሉ አባቴ ብቻ ነው እንደርቱ አባቴ ብቻ ነው እንደርቱ ከምሰማው ከማየው ሁሉ እውነት ከመሰለው ከተባለው ሁሉ አባቴ ብቻ ነው